ሌላው አማኑኤል ት- እንትን text አቤት።
ልኮልሃል እንዴ የሞላህበትን?
ቴሌብር አዎ እስ የት ላድርገው?
እንዴ ተ- text ካልገላከልም አልሞላክም ማለት እኮ ነው።
ቋራ ቆርጦብኛል እኮ ቆር ቆርጦብኝ እስ የት ላድርገው? አይ አላየሁትም እንጂ ቴ- text ካለ text ኡን screenshot አድርገውና driver support ላይ መላክ ትችላለህ። PIN የምጠይቁበት ላይ እሺ አማኑኤል አበበ ነው። አሁን ሙሉ ስምክ አ ሙሉ ስምህን አብረህ ትጽፍልኛለህ። እሺ እሺ እሺ፣ screenshot ኡን አድርገህ ላክልኝ።
እሺ